Io sport na wako mlodao,
hello sport na wako mlodao.
ዊዝድሮ አድርጌ ከትናንት ወዲያ እሺ፣
ሪፖርት አድርጌ ነበር። ስክሪንሾት አድርገህ ላክ ምናምን ተብዬ በ- በዚህኛው ስልክ ነው ሪፖርት ያደረጉት ቴሌግራም ላይ ቴሌግራምማ ሌላ ስልክ ነው። ይሄ ቴሌግራም የለው ዜሮ ዘጠኝ
ዘጠና አራት የቴሌግራም ስልክ ነው የሚነግሩኝ።
አስራ አራት አስራ አራት አርባ ሁለት እሺ፣ ሀምሳ ዘጠኝ ሀምሳ ሁለት
እሺ፣ እዚህ ላይ ያወጣልኝ አይደለም። አንድ ጊዜ ጠብቁኝ። ብርሃኔ መኮንን ነው።
አዎ አዎ
እሺ፣ ተላልፎሎታል። መልሱን ስናገኝ እናሳውቆታለን።
okay እሺ እሺ እሺ።